ሄሎ፣ ጤና ይስጥልኝ ይዘስጥልኝ።
እሺ እናት በከቢው ነበረ እሺ
ብላችሁ ምን አልሽኝ?
በኦርደር
ኦርደር ምን ሄሎ፣ ድምፅሽ ይቆራረጣል።
ተቀብጭ
ሄሎ ሄሎ ሄሎ
hello፣ አቤት፣ ድምፅሽ ይቆራረጣል። hello hello፣ ድምፅሽ በጣም ይቆራረጣል። እማ በሌላ ስልክ ደውይልኝ።
hello
አሁን ይሰማኛል።
ሰማንያ ስድስት ሀምሳ ስድስት ሰማንያ ስድስት ሀምሳ ስድስት አስራ ዘጠኝ order አልተቀበላችሁ?
ተቀብለናል፣ ተሰርቷል። መታችሁ መውሰድ ትችላላችሁ።
እሺ chicken calzone እና barbecue double meat ነው
chicken calzone አይደለም
እ
አዎ፣ እንደዛ ነው።
ነው አልቋል ተሰርቶ አዎ፣ ተሰርቷል፣ አልቋል።
እሺ እሺ